Hello ሰላም ጤና ይስጥልኝ። ጥር ገበያ
አብሮ ይስጥልን። ሰላም ናችሁ?
ሰላም እንዴት ናችሁ?
እግዚአብሔር ይመስገን።
እ እንትን ፈልጌ ነበር እ ምን?
ጫማዎች ምናምን አሏችሁ እንዴ?
አዎ ቲቪ ላይ የተዋወቁትን እ እቃዎች ኮዳቸውን ይዘኸዋል?
ኮድ መያዝ አለብኝ ማለት ነው?
አዎ ኮዳቸውን ትይዝና ስልሳ ሁለት ሀምሳ አንድ ላይ text ስታደርግልን እኛ ደውለን እናስተናግድሃለን።
አ okay እሺ እሺ።
አዲስ አበባ ነው ክፍለ ሀገር ነው ያለኸው?
ባህር ዳር ነው ያለሁት።
ባህር ዳር ነው ያለኸው?
እ branch አላችሁ?
እ እንዳልኩ በኢትዮጵያ ፖስታ ቤት ነው የምንልካው። የምትፈልጋቸውን እቃዎች አንተ ታዘናለህ፣ እኛ በፖስታ ቤት በኩል ተደራሽ እንዲሆን ነው የምናደርገው። አዲስ አበባ ከሆንክ ደግሞ በሞተረኛ ያለምንም ተጨማሪ ክፍያ ወይም ደግሞ የ delivery በነፃ ማለት ነው፣ ለፖስታ ቤትም ለአዲስ አበባ።
እሺ ስለዚህ ስልሳ ሁለት ሀምሳ አንድ ላይ ፕሮግራሙም ስለሚደገም ማየት ትችላለህ። ኮዱን ይዘህ በትክክል የመረጥከውን እቃ ስልሳ ሁለት ሀምሳ አንድ ላይ ካዘዝክ በኋላ እኛ ደውለን እናስተናግድሃለን።
መልካም እሺ።
በትክክል የት እንደሆንክ አድራሻህ እ አድራሻህ ማለት ነው። ከዛ ውጭ ደግሞ የመረጥካቸውን የእቃ ኮዶች ጠይቀን ሸሚዝ ከሆነ size ህን፣ ሱሪ ከሆነ የምትጠቀመውን የወገብ ቁጥር እንዲሁም ሌሎች እቃዎችን check አድርገን እ መረጃ ካንተ ከወሰድን በኋላ ቅድም ባልኩ መንገድ አንተ ጋር ተደራሽ እንዲሆን እናደርጋለን ማለት ነው።
Okay ሌላ ማወቅ የምትፈልገው ነገር አለ?
እም፣ አይ በቃ ለጊዜው ይሄ ነው። እስኪ እደ- እደውላለሁ።
Okay፣ እሺ፣ እናመሰግናለን። መልካም ቀን።
እም።